ሄሎ ጤና ይስጥልኝ ቤት ቤት ሄሎ ሄሎ። አቤት። ሚስት ቤት ሰላም ናቸው። አንድ ጨዋታ ለማወቅ ካሸርኮልኝ ነግራችሁ እሺ ንገረኝ።
አስራ አራት
አስራ አራት ሰላሳ ሶስት እ አስራ አራት ሰላሳ ሶስት
አርባ ስድስት አርባ ስድስት
አርባ ስድስት አርባ ስድስት አርባ ስድስት
አዎ ቦነስ አለው ወይስ ልይልክ እ?
ልይልክ
ቦ- ቦ- የለም?
ሶስት game ወርቆብሃል። ሶስት game ወርቆብሃል። የለውም።
ሌ- ሌላ ልነግረው እንዴ? ሌላ አለ?
እሺ ንገረኝ።
ሌላ ልጨምረው?
አዎ ንገረኝ።
አስራ አራት ሰላሳ ሶስት ሰላሳ ሶስት
አስራ አራት ሰላሳ ሶስት አዎ ብያለሁ። ንገረኝ።
አርባ ሰባት አርባ ሰባት ሰማንያ አምስት ሰማንያ አምስት ይህም እንደዛ ነው። አራት game ወርቆብሃል።
እንደዛ ነው።
አዎ ቦነስ የለውም።
ምንም
አራት ኧረ game ብዙ- ወርቆብሃል።
አይ ሌላ አንድ ሶስተኛ በቃ መጨረሻ ንገረኝ። እሺ።
አስራ አራት አስራ አራት ሰላሳ ሰላሳ ሀምሳ ዘጠኝ አምሳ ዘጠኝ አስር
ይህም አራት game ወርቆብሃል። እሺ እናመሰግናለን።
አመሰግናለሁ።
እሺ